ጤና ይስጥልን ማን ይባባ
አሎ ጤና ይስጥልን
ሰላም ነው?
እግዚአብሔር ይመስገን።
የሆነ መኪና ሚኒባስ ቲክቶክ ላይ አይቼ ነበር።
ምናምን
እ ሚኒ- ሚኒባስ መኪና
ምንድን ነው አባዱላ ምንድን ነው
እ መኪና ምንድን ነው የሚፈልጉት? አባዱላ five L five L ምን?
five L
five L አለን
አ፣ እስከ ባንክ ስንት ነው የሚመቻቸው?
በባንክ የሚመቻች እ፣ ያልለጠፈ ነው ያለን ሶስት ነጥብ ስምንት ነው አንድ ነጥብ አምስት ድረስ ባንክ ይወጣለታል። cash አንድ ነጥብ ሶስት የሆነ ደግሞ ሁለት ሺ ሁለት አለን ሁለት ሺ ሶስት
አ፣ እሺ በቃ